ወይ አሁን ደውለ ነበረ ዘጠና አምስት ቃል ቃል ነች።
አዎ ወይ ትወጣለህ ወደ- ከሆነ ቦቱ ላይ ንገረው ንገራቸው ቦቱ ላይ ጻፍ እስካሁን አረ ሁለተኛ ዘጠና አምስት በስማ
ወይ እስቲ አታውቁም እንዴ?
ሊደርን አናግረው ካልሆነ ኦኬ ምን እያሳወቃችሁ አይደለም እንዴ?
ኧረ እስቲ ቆይ ቆይ እንዴ!
ቆይ እንዳትዝጋው ድጋሚ ጻፍ አንዴ ነግረናቸዋል ድጋሚ?
አዎ ድጋሚ ጻፍ ሄሎ
እሺ እሺ እሺ